Hello Hello ማ ተቋረጠ።
እሺ እሺ ምንድን ነው ያሉት እነዚህ ገቢዎች?
ማንሽ
ስኬ ቴክኖሎጂ cash register አይደል እንትን እ፣ ያልሽ?
ቆይ እስኪ አንዴ እዛ- እንትን እንትን ታረጋላችሁ ምንድን እናንተ ኦንላይን ታሳውቃላችሁ እዛ active አል- አልገባኝም። ይኸውልሽ document አንቺ ማሽኑ እንደመጣልሽ መቶልኛል ብለሽ አላሳወቅሻቸው?
እ፣ አ- እንትን ነው እ፣ ይሄ ልደታ እንትን ይደረጋል አይደል እ፣
እ?
ምን ልደታ?
ልደታ እ፣ active መደረግ አለበት አይደል
እኮ data ው እኮ ይላክልሻል እኮ ከዚህ ፋይሉ። ምን ወዴት?
አልተላከም ነው ያሉት እነሱ ወይስ ምን ነው ያሉት?
አላሉኝም እ፣ እንትን ልል ስል ልደታ online active አስደርግሻለሁ ያሉኝ የእናንተ ልጆች ደግሞ መሄድ አይጠበቅባችሁ እኛ ነው የምንሄደው ብሎኝ ነበር ትናንት ልጁ አዎ ትክክል ነው ያለው።
እናንተ እዛ active አስደርጋችሁልናል እኛ አዎ እናስደርጋለን።
አይደለ document አዎ እንልካለን። document ሙሉ document ሽን ማለት ነው።
መቼ ነው የምትልኩት የላካችሁ
ሙሉ document ይላካል። መች እንደላኩት ያንቺን ፋይል አላየሁትም እማዬ አዎ።
ስለሚላካ ነው።
እዛ ሲሄድ እኮ ምን አሉኝ መሰለሽ ኦንላይናቸው አይሰራም እና ሳምንት አልፏል መስራት ካቆመ ስላለኝ ምናልባት active ካልተደረገ ብዬ ነው ዝም ብለው ወረቀት እየተቀበሉ ነው እያስቀመጡ ያሉት document አሀ ምንም active አይደለም ማለት አይ አላሉኝም እ፣ አይሰራም ነው ያሉኝ እና check ማድረግ አልቻልኩም እዛ እሺ ወይ እንደዚህ አድርጌ አሁን ይኸውልሽ፣ እሺ።
አሁን ማ- ማሽኑ ትላንትና ነው ከትላንትና ወዲያ ነው እየመጣልኝ እንደውም እንደውም system unit ረስቶ ትላንትና ተመልሶ ምናምን ብለሽ ነበር።
አዎ አዎ ስ- ስለዚህ አንቺ ደግሞ መቶልኛል ማሽኑ ብለሽ መናገር አለብሽ።
በቃ እስኪ በፊት እጅ በእጅ ንገራቸው አይደለም የምትጠቀሚው፣ አዎ አሁን መቶልኛል የዛን ወይ አንዴ መልሼ ልደውልሽ እስኪ ላውራቸው አግኝቻቸዋለሁ እሺ ማ- እሺ